ጤና
ጤና ይስጥልኝ። ሄሎ
እየሰማሁሽ ነው። ምነው ቤት?
ማሊ ባባዎች ናችሁ?
አዎ ማሊ ባባዎች ነው።
እ፣ ቢሮአችሁ የት ነበረ? እ፣ ምን ነበር? ምን
ብርጭቆ እ ምን አሉኝ?
ሌላው ከዚህ ከመስቀል ፍላወር ሌላ እንትን አላችሁ አይደለ?
እኛ የምንገኘው መስቀል እናወራለን፣ ፓስተር አለን፣ ሜክሲኮ አለን፣ ፓስተር እኮ ፓስተር ምኑ ጋር ነውማ?
አደባባዩ ስነት፣
አደባባይ ጋር አደባባዩ ስነት።
እ፣ ከባንክ ጋር ገ- ታያይዛላችሁ አይደለ?
አዎ
በቃ እሺ፣ thank you።
እሺ